ሄሎ ሰላም ጤና ይስጥልን ቤስት ቤት
ሲስተር ሶስት መቶ ብር ውስጥ አድርገኝ ጋ እስካሁን አላገኝም።
እሺ መች ነው ዊዝዶ ያደረግከው?
አ፣ ከ- ሁለት ወር በፊት ነበረ እሺ ቤስት ቤት ቁጥርህን ንገረኝ።
ቴርስተኝ ዜሮ ዘጠኝ አስራ አምስት አስራ አምስት
አስራ አራት አስራ አራት ዜሮ ሁለት ዜሮ ሁለት አስራ ስምንት ሶስት መቶ አንድ ብር ነበረ።
እሺ
ወደ ሳንቲም ቤት ነው ምስድረው የማደርገው።
እሺ
እሺ